ጋር ካንተ ጋር ጉዳለኝ ካንተ ጋር ካንተ ጋር ጉዳለኝ ካንተ ጋር ካንተ ጋር ጉዳለኝ ካንተ ጋር የምነግርህ ነገር አለኝ የማዋይህ የምነግርህ ጉዳይ አለኝ የምትፈጽምልኝ የምነግርህ ነገር አለኝ የማዋይህ የምነግርህ ጉዳይ አለኝ የምትፈጽምልኝ ለነፍሴ ያለሃት አንዱ ጠበቃዬ ማመልጠው ጌታ ባንተ ከጠላቴ ሳትከብርብኝ መኖር ትርጉሙ ምንድነው? የነፍሴ መሸነፍ ለእኔ ጥቅም የለው ከስጋዬ ይልቅ ነፍሴ ያሸንፋ ሳይ ነው የምረካው አንተ ተገሳ አንድ ነገር አለኝ አደራ የምል ኢየሱስ ሆይ በፊት ማጸን አደራ የነፍሴን ጉዳይ አደራ የሕይወቴን ጉዳይ አደራ የነፍሴን ጉዳይ አደራ የሕይወቴን ጉዳይ አደራ የነፍሴን ጉዳይ አደራ የሕይወቴን ጉዳይ አደራ የነፍሴን ጉዳይ አደራ የሕይወቴን ጉዳይ ካንተ ጋር ጉዳይ አለኝ ካንተ ጋር ካንተ ጋር ጉዳይ አለኝ ካንተ ጋር ካንተ ጋር ጉዳይ አለኝ ካንተ ጋር ካንተ ጋር ጉዳይ አለኝ ካንተ ጋር የምነግርህ ነገር አለኝ የማዋይህ የምነግርህ ጉዳይ አለኝ የምትፈጽምልኝ የምነግርህ ነገር አለኝ የማዋይህ የምነግርህ ጉዳይ አለኝ የምትፈጽምልኝ ለኔ ለኔ እንዳንተ ሚሆን ማናለ ጌታዬ ለኔ ለኔ እንዳንተ ሚሆን ማናለ ኢየሱሴ ስወድቅ ምታነሳኝ ስዝል ምታበረታኝ እጆቼን በእጅ ይዘ የምታራምደኝ ስወድቅ ምታነሳኝ ስዝል ምታበረታኝ እጆቼን በእጅ ይዘ የምታራምደኝ መምጫ ደርሷል፣ ይህንን አውቃለሁ። ጌታ በፊት በጽድቅ ተግቼ መኖርን ሻለው አንተ ተለይቼ ጌታ በፊት በጽድቅ ተግቼ መኖርን ሻለው አንተ ተለይቼ አደራ የነፍሴን ጉዳይ አደራ የሕይወቴን ጉዳይ አደራ የነፍሴን ጉዳይ አደራ የሕይወቴን ጉዳይ አደራ